ዘመናቱ ነግደው ጊዜው ተለዋውቶ ሳምንት ቀናት አመት ወር ኖቶ እምቦካ ቀላነት ውቧ እድሜ አልጋ እያበርኩ ጊዜያችን ድሮ ሊባል በቃ ቀን ሞልቶልሻለይ ወይስ ጎሎብሻል? ከስተሽ ተኩረሽ ይሆን ወይስ አምሮብሻል? ውቧ ጽጌረዳ ጠይም ቆንጆ የኔ ብቅ በይት ገብሽ ተርቦሻል አይኔ ቀን ሞልቶልሻለይ ወይስ ጎሎብሻል? ከስተሽ ተኩረሽ ይሆን ወይስ አምሮብሻል? ውቧ ጽጌረዳ ጠይም ቆንጆ የኔ ብቅ በይት ገብሽ ተርቦሻል አይኔ አትቅሪብኝ የአይኔ ተስፋ ፍቅርሽ ድንገት እንዳይጠፋ ገና ሳይሽ ከጅምሩ የመረጥኩሽ ከሰፈሩ አትቅሪብኝ አትቅሪብኝ የኔ ተስፋ ከልብ አይኖር ከልብ የለ ከይኔ ጠፋ በአይኔ ሳይሽ ገና ያኔ ከጅምሩ ነፍሴ ወዳሽ መረት ኳንቺን ከሰፈሩ አትቅሪብኝ አትቅሪብኝ የኔ ተስፋ ከልብ አይኖር ከልብ የለ ከይኔ ጠፋ በአይኔ ሳይሽ ገና ያኔ ከጅምሩ ነፍሴ ወዳሽ መረት ኳንቺን ከሰፈሩ ዘመናቱ ነጉደው ጊዜው ተለዋውቶ ሳምንት ቀናትን አመት ወርን ውጦ እምቦካ ቀላነት ውቧ እድሜ አልጋ እያበርኩ ጊዜያችን ድሮ ሊባል በቃ ቅጣቱ አልቀረልኝ የፍቅርሽ አለንጋ መቼ ትቶኝ ሄዶ ይኖራል እኔው ጋ ርቀት ወስኖት መች ጠፋ ጨርሶ በዙፋን ተቀምጧል ልቤ ውስጥ ነግሶ ጣቱ አልቀረልኝ የፍቅርሽ አለንጋ መቼ ትቶኝ ሄዶ ይኖራል እኔው ጋ ርቀት ወስኖት መች ጠፋ ጨርሶ በዙፋን ተቀምጧል ልቤ ውስጥ ነግሶ አትቅሪብኝ የአይኔ ተስፋ ፍቅርሽ ድንገት እንዳይጠፋ ገና ሳይሽ ከጅምሩ የመረጥኩሽ ከሰፈሩ አትቅሪብኝ አትቅሪብኝ የኔ ተስፋ ከልብ አይኖር ከልብ የለ ከይኔ ጠፋ በአይኔ ሳይሽ ገና ያኔ ከጅምሩ ነፍሴ ወዳሽ መረጥኩ አንቺን ከሰፈሩ አትቅሪብኝ አትቅሪብኝ የኔ ተስፋ ከልብ አይኖር ከልብ የለ ከይኔ ጠፋ በአይኔ ሳይሽ ገና ያኔ ከጅምሩ ነፍሴ ወዳሽ መረጥኩ አንቺን ከሰፈሩ አትቅሪብኝ አትቅሪብኝ የኔ ተስፋ ከልብ አይኖር ከልብ የለ ከይኔ ጠፋ በአይኔ ሳይሽ ገና ያኔ ከጅምሩ ነፍሴ ወዳሽ መረጥኩ አንቺን ከሰፈሩ አትቅሪብኝ አትቅሪብኝ የኔ ተስፋ ከልብ አይኖር ከልብ የለ ከይኔ ጠፋ በአይኔ ሳይሽ ገና ያኔ ከጅምሩ